hello ጤና ይስጥልን ቤተሰብ
አብሮ ይስጥልን። ሰላም ዋልሽ?
እግዚአብሔር ይመስገን። ምን ነበር?
አለን። ጄሪን ማግኘት እችላለሁ? አንዴ ከይቅርታ ጋር ጄሪ ጄሪ የለችም፣ ብሩኬ።
ትመለሳለች ግን አ- የሉም፣ ለ- ሶስቱም የሉም። ይመለሳል።
አይ፣ ይመለሳሉ።
አዎ፣ እሺ። ማን ልበልልክ?
አ- አካሉ አካሉ።
አ አካሉ ተሰመኝ።
እሺ፣ እነግራችኋለሁ ሲመጡ።
እሺ፣ እሺ፣ እሺ።
ለማን ልንገርልክ?
ጄሪ ለጄሪ?
ብትነግሪኝ፣ ጄሪም ብሩክም ችግር የለም።
እሺ፣ እሺ፣ እሺ። እነግርልሃለሁ ሲመጡ፣ ይደውሉልሃል።
እሺ